Hello ጤና ይስጥልኝ ቤስት ቤት ራሄል ነኝ። በኮ ምን ልርዳዎ?
እንትን jackpot በልተን ነበር እና እህ
ጠዋት ልከንላችሁ ነበር። እስካሁን ምንም ነገር response አልሰጣችሁም።
አዎ win አድርገህ ነው ልከኸዋል? screenshot አድርገህ አዎ ልከናል። አዎ እሺ። አዎ የብዙ ሰው ነው win ያደረገው እና አንድ ላይ ልከንላችኋል። መልስ እየጠበቅን ስለሆነ ነው። እሺ እስከ ማታ ይገባላችኋል። ጠብቁን ትንሽ ምን ያህል ሰው ነው win ያደረገው?
እ እየላኩ ነው እስካሁን ገና ወጥ የሆነ ቁጥር ስለሌለ እ ምን ያህል እንደሆነ ለማወቅ ይቸግራል። ገና የ- የሚልኩ customer ኦች አሉ እና አንደኛውን ልከው ሲጨርሱ የሁላችሁንም ይገባላችኋል። እሺ እሺ እሺ። ስለደወልክ እናመሰግናለን። መልካም መልካም